ይመለክ የኛ ጌታ እናንግሰው በእልልታ ይመለክ የኛ ጌታ እናክብረው በምስጋና በዘላለም ፍቅር ወዶ ኢየሱስ ነው አንድ ያረገ በስሙ ጥምቀት አድኖ በመንፈስ ኃይል ሚያዘጋጀ በዘላለም ፍቅር ወዶ ኢየሱስ ነው አንድ ያረገ በስሙ ጥምቀት አድኖ በመንፈስ ኃይል ሚያዘጋጀ ይክበር እንጂ ይሄ ጌታ ይመለክ እንደገና ኢየሱስ ይለያል ለእኛ የሆነው እናኩረው በእልልታ ይመለክ ይሄን ጌታ እናኩረው በእልልታ ይመለክ ይሄን ጌታ እናንግሰው በእልልታ ኢየሱስ ነው አንድ ያርከ ከሞት ሰፈር ስቦ ያወጣ ወዴ ፍቅር ያስደንቃል ሰብስበህን አንድ ያረከ ይክበር እንጂ ይሄ ጌታ ይመለክ እንደገና ኢየሱስ ይለያል ለእኛ የሆነው እናኩረው በእልልታ ከግዞት ቤት ከባርነት አውጥቶናል በርሱ ምሕረት በመስቀል ላይ ራሱን ሰጥቶ አጽድቆናል ለእኛ ሞቶ ይክበር እንጂ ይሄ ጌታ ይመለክ እንደገና ኢየሱስ ይለያል ለእኛ የሆነው እናኩረው በእልልታ ይመለክ ይሄን ጌታ እናኩረው በእልልታ ይመለክ ይሄን ጌታ እናንግሰው በእልልታ በምስሎ እንደ ሰው ሆኖ የክብር ጌታ ሁሉን ትቶ ከትልቅ ፍቅሩ የተነሳ ነፍሱን ሰጥቷል ያለም ቤዛ ይክበር እንጂ ይሄ ጌታ ይመለክ እንደገና ኢየሱስ ይለያል ለእኛ የሆነው እናኩረው በእልልታ ይመለክ ይሄን ጌታ እናኩረው በእልልታ ይመለክ ይሄን ጌታ እናንግሰው በእልልታ ታስበናል በፍቅሮ ጌታ ኢየሱስ ምረቱ በእርሱ ቁስል ፈውሶ ቤዛ ሆኖ አዳነ ይመለከ ይሄን ጌታ እናኩረ በእልልታ ይመለከ ይሄን ጌታ እናንግሰው በእልልታ ታስበናል በፍቅሮ ጌታ ኢየሱስ ምረቱ በእርሱ ቁስል ፈውሶ ቤዛ ሆኖ አዳነ ይመለከ ይሄን ጌታ እናክብረው በእልልታ ይመለከ ይሄን ጌታ እናንግሰው